ለመከረው የሚረዳው ላጣ ኢየሱስ የፍቅር መጻለው መጻለው አይዞ ቅረበኝ ልጄ ብሎ የሚጠራ ነው ተስፋ ለቆረጠ መድረሻ ለጠፋ ሕይወት ለመረረው የሚረዳው ላጣ ኢየሱስ የፍቅር መጻለው መጻለው አይዞ ቅረበኝ ልጄ ብሎ የሚጠራ ነው አይዞ አይዞ አይዞ የሚል አምላክ ነው። አይዞሽ አይዞሽ አይዞሽ የሚል አምላክ ነው። አይዞ አይዞ አይዞ የሚል አምላክ ነው። አይዞሽ አይዞሽ አይዞሽ የሚል አምላክ ነው። የኔ ነገርማ ከእንግዲህ አበቃለ። ሞተ፣ ተቀበረ፣ ድንጋይ ተጫነበት። ብሎ ተስፋ ቆርጦ በሐዘን ለቆሰመ ኢየሱስ መሳለው ልቡን ለከፈተ ተስፋ ለቆረጠ መድረሻ ለጠፋ ሕይወት ለመረረው የሚረዳው ላጣ ኢየሱስ የፍቅር መጻለው መጻለው አይዞ ቅረበኝ ልጄ ብሎ የሚጠራ ነው ተስፋ ለቆረጠ መድረሻ ለጠፋ ሕይወት ለመረረው የሚረዳው ላጣ ኢየሱስ የፍቅር መጻለው መጻለው አይዞ ቅረበኝ ልጄ ብሎ የሚጠራ ነው አይዞ አይዞ አይዞ የሚል አምላክ ነው። አይዞሽ አይዞሽ አይዞሽ የሚል አምላክ ነው። አይዞ አይዞ አይዞ የሚል አምላክ ነው። አይዞሽ አይዞሽ አይዞሽ የሚል አምላክ ነው። እንግዲያ በቃልኝ ምንስ ተስፋ አለኝ? ከእኔ ጋር ማን አለ? አይዞ በርታም ሄደ ብሎ ወደ ኤማሁስ ጉዞ የጀመረው ተገልጦ ይመልሳል በነፍሴ ዛለው ተስፋ ለቆረጠ መድረሻ ለጠፋ ሕይወት ለመረረው የሚረዳው ላጣ ኢየሱስ የፍቅር መጻለው መጻለው አይዞ ቅረበኝ ልጄ ብሎ የሚጠራ ነው ተስፋ ለቆረጠ መድረሻ ለጠፋ ሕይወት ለመረረው የሚረዳው ላጣ ኢየሱስ የፍቅር መጻለው መጻለው አይዞ ቅረበኝ ልጄ ብሎ የሚጠራ ነው አይዞ አይዞ አይዞ የሚል አምላክ ነው። አይዞሽ አይዞሽ አይዞሽ የሚል አምላክ ነው። አይዞ አይዞ አይዞ የሚል አምላክ ነው። አይዞሽ አይዞሽ አይዞሽ የሚል አምላክ ነው። ለጦርነት መድረሻ ለጠፋው ሕይወት ለመረረው የሚረዳው ላጣ ኢየሱስ የፍቅር መሳለው መሳለው አይዞ ረበይ ልጄ ብሎ የሚጠራ ነው አይዞ አይዞ አይዞ የሚል አምላክ ነው አይዞሽ አይዞሽ አይዞሽ የሚል አምላክ ነው አይዞ አይዞ አይዞ የሚል አምላክ ነው አይዞሽ አይዞሽ አይዞሽ የሚል አምላክ ነው በሕይወታችን ዛሬ ሸክም የከበደ እጅጉን አብዝቶ መሄድም ያቃተ በእምነት እንቅረብ ወደ ጸጋው ዙፋን ሸክማችን አንስቶ በድል እንዲመራ ተስፋ ለቆረጠ መድረሻ ለጠፋው ሕይወት ለመረረው የሚረዳው ላጣ ኢየሱስ የፍቅር መሳለው መሳለው አይዞህ ረበይ ልጄ ብሎ የሚጠራ ነው ተስፋ ለቆረጠ መድረሻ ለጠፋው ሕይወት ለመረረው የሚረዳው ላጣ ኢየሱስ የፍቅር መሳለው መሳለው አይዞህ ረበይ ልጄ ብሎ